አቤት አቤት ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን።
ቦታ አላችሁ አይደል? አልሽኝ።
ለ standup comedy ለበታችን ነው።
አዎ አዎ አለን። መመዝገብ ይችላሉ። ነገር እ- እኮ እ- እኮ እ፣ ክፍያ እንዴት ነው የምከፍልሽ?
ክፍያ እዛው በአካል መተው የሚከፍሉት መግቢያ አራት መቶ ብር ነው።
ስንት መቢያ?
አራት መቶ ብር እዛው መተው ለ- የሚከፍሉት።
ለ couple ም ሲሆን
አይ ለአንድ ሰው አራት መቶ ብር ለ couple ሲሆን
ስምንት መቶ ብር ማለት ነው።
እ ስምንት መቶ አዎ አዎ።
በቃ ያዥልኛ ሁለት ሰው እሺ ስሙት ንገሩ።
ቀጸላ አየዋለም
ቀጸላ ቀጸላ ቀጸላ አየዋለም አዎ
አየዋለም። እሺ ስልክ ቁጥሮት ንገሩ።
እ፣ ሰማንያ ዘጠና ዘጠኝ ሰማንያ ሁለት ሰማንያ ሁለት አስር አርባ አምስት ዜሮ
አስር አርባ አምስት ዜሮ ሁለት ከዛ ሰላማዊ ሰላማዊት አባትም አለች አብራኝ
እሺ ለሰው ስል እንችላለን ለሁለት ሰው ቦታ ማለት ነው።
እ፣ ሁለት ሰው አዎ፣ በቃ ሁለት ሰው በቃ ነገ ከስድስት ሰዓት እስከ አስር ሰዓት ባለው ትኬት መውሰድ ይችላሉ።
ከምን በኋላ
ከስድስት ሰዓት እስከ አስር ሰዓት ባለው ትኬት መውሰድ ይችላሉ። እዛው ከስድስት ሰዓት እስከ አምስት ሰዓት
ከስድስት ሰዓት እስከ አስር ሰዓት ባለው ትኬት መውሰድ ይችላሉ። እዛው ሲኤምሲ ከዛ ፕሮግራሙ ስንት ሰዓት ነው የሚጀምረው?
ፕሮግራም አስራ ሁለት ሰዓት ነው የሚጀምረው። ቀደም ብለው መተው ትኬቱን ወስደው መግባት ይችላሉ።
እሺ እሺ፣ በጣም አሪፍ። ስለዛ በቃ እሺ፣ ጥሩ።
እሺ እናመሰግናለን።
የት ነው የምመጣው? እዚህ እኛ ሰፈር እኮ ነው አይደል? economic economic ምናምን አዎ፣ ሲኤምሲ የሚካሄድ በ economics association ይባላል።
ሲኤምሲ ኢኮኖሚ አስዞች አይደል?
አዎ፣ አዎ፣ ልክ ነው።
ስንተኛ ፎቅ ላይ
አዳራሽ ውስጥ እ?
ኢኮኖሚክስ አዳራሽ ውስጥ ኢኮኖሚክስ ትኬቱን ወስዶ አዳራሽ ነው።
አዎ፣ እዛው ነው የሚገኘው።
በጣም ጥሩ። እሺ፣ በቃ ቦታ ያዥልኝ። እሺ፣ thank you thank you።
እሺ፣ ይዘንልዎታል። ነገ መተው ይህን ትኬቱን እሺ